ጤና ይስጥልኝ። ሁሉ ስፖርት ነው የምንረዳው?
ወደ ዜሮ ስድስት መጨረሻ ነው
የሚልኩት? አዎ አዎ፣ ለቴሌግራም ባክ ማለት ነው።
አዎ እሱ ላይ ነው የሚልኩት። ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
አዎ ተልሶ- ተልከዋል። ግን ባለፈውም እንደዛ ነበረኝ ልኬ ነበር እንደዛ ብላችሁ ፎቶ አሁኑ አንስቼ የአሁኑ ልካለች ማን ነው ስሞት? በዛው እያየን እናውራ። ደንበኛችን ማን ነው ስሞት? የቴሌግራም
ቴሌግራም ስሜ ነው አዎ
ወይካ ይላሉ።
ቮይካ
አዎ እንደዛ ነው የሚለው።
ቦይ- እሺ።
መጣልሽ የትኛው ብር ነው?
አዎ የመጀመሪያው ያለው ብር ማለት ነው።
የመጀመሪያው ያለው ቢያንስ ብር አንድ ሺ አንድ መቶ ነው።
አዎ አንድ ሺህ አንድ መቶ
ስልክ ቁጥርና አንድ ሺ አንድ መቶ ብር መሆኑን ቆይ አንድ ጊዜ እሺ፣ ችግር የለውም። የትኛው ነው ያልተላለፈሎት? የላይኛው በቃ አ- አንድ ሺህ አንድ መቶ ማለት ነው።
በሰባ ዘጠኛ ስልክ ቁጥሩ አንድ አይነት ነው።
የትኛው ሀያ ስ- የዚህኛው ሰባ ዘጠኝ ነው። መጨረሻው ሀያ ሁለት ስልክ ቁጥር ነው አዎ አዎ፣ የሚጠቀሙት።
ራ- ራ- ራሱ ነው ራሱ ነው።
እሺ ደንበኛችን አስተላልፍ ይሎታለ። መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
ግን እንደዛ ነው የምልሽ ሩት፣ የ- የቅድም የመጀመሪያው እንደዛ ነው ያላችሁ።
የመጀመሪያው የጁን ነው እ፣ ደንበኛችን ጁን ማለት የዛሬ ስ- በጣም ብዙ ጊዜ ማለት ነው። ግን አዎ፣ ብዙ ያሁን ጊዜ።
አስተላልፍ ይሎታለሁ።
አዎ ተላልፏል አሁን አዎ አዎ እሺ እሺ።